ይህን ስፖርት ማቆም ነበር።
አዎ እኮ ኦንላይን ሁሉ ስፖርት ልልከው ስፈልግ VR code ይመጣል። ከዛ እምቢ አለ አልገባ አልገባልም።
VR code OTP ነው እ OTP ማ
አዎ OTP ነው። ከከፈተ በኋላ verify ለማድረግ እምቢ አለኝ እኮ ኮድ ይመጣል። ከዛ አልጽፍም አለኝ።
እኮ ደጋግሞ ስለሞከሩት ነው። አንድ ኮድ ብቻ ሲመጣ እሱን ይሞክሩት፣ ደጋግሞ ይሞክሩ።
አሃ እሺ